ሰላም ጤና ይስጥልኝ። ChipChip
ሄሎ hello፣ አቤት።
ጤና ይስጥልኝ። ቃሪያ አዘን ነበር ከ ChipChip እሺ እና አንድ ሰው ጨምር ብለሻል ነ- ብለሽ ነበር መሰለኝ።
እሺ፣ ጨመሩበት።
አይ አራት ሰው እኮ ነው የሚለው
ቆይ እሺ ልይልዎት እኔ አንዴ።
ትላንትና ስሰራ አራት ሰው ነው የሚለው ከኔ ጋር አራት ናቸው።
እሺ፣ admin ኗ ማን ነበረች?
እ፣ ተምሪ ተምሪ እሺ፣ ቆይ አንዴ ይቅርታ። አምስት ሰው ነው የሚያስፈልገው።
አይ አራት ነበር የሚለው ግን አዎ፣ ይኸው እዚህ ጋር አሁን እርስዎ ጋር ያሳየሁትም አምስት ሰው ነው የሚያስፈልገው።
አይ create ሲደረግ ነው የሚያሳየን እኮ ለኛ እሺ፣ create አንድ ሰው- ስናደርገው አራት ሰው አንድ ሰው ይጨምሩበት። አምስት ሆኗል።
okay ስለ- ለዛሬ ነው ለነገ አይ አሁን ይጨምሩበት፣ ሰው fail እንዳያደርግ order ኡ fail አድርጎ እንትን እንዳይል እ፣ አሁን ይጨምሩበት አንድ ሰው ከዛ ነገ ይመጣልዎታል።
በቃ እሺ።
እሺ እሺ።
እሺ